ጤና ይስጥልን። ዋሽንግተን ሕክምና ማዕከል ሰላም ነው። እንዴት ዋላችሁ?
እግዚአብሔር ይመስገን።
ከዘውዲት ሆስፒታል ነበር የምደውለው። CT scan እዚህ ማድረስ ፈልጌ ነበር።
CT scan እ abdominal CT
እሺ፣ አለን።
አላ ይሰራል አይደል?
አዎ እንሰራለን።
እ እና patientኤ afford አያደርጉም እና የተወሰነ percent discount ታደርጋላችሁ?
Okay። እሱን እ፣ በሌላ ስልክ ልስጣችሁና ከእነሱ ጋር ነው የምታወሩት።
ነው አዎ።
እ፣ እ፣ አንድ ጊዜ ልወስድ ፈልግ እሺ እናቴ ያዝ ዜሮ ዘጠኝ ሰማንያ ስምንት
ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ሰባት ሰማንያ ዘጠኝ አዎ።
አመሰግናለሁ።
እሺ ቻው።